አባ
ሰላም ጤና ይስጥልኝ። ጭብጭብ ጤና ይስጥልኝ። እንዴት ናችሁ?
hello፣ አቤት አቤት።
አቤት።
ትናንትና አንድ የሚመለስ product አውርተን ነበረ የ liquid paraffin እና
እ ዛሬ ምን አሉ?
ለነበረው driver ልመልሰው
ምን ነበረ?
ትናንት እሺ፣ የተሳሳተ product ነው ተብሎ ለመመለስ ያወራነው liquid paraffin ነበረ።
ለእርሶ ተሰጠዎት ነው?
አዎ አዎ።
እስኪ አንዴ የዘኒት ስልክዎትን አይደለም።
ስልክዎትን ይስጡኝ አንዴ።
አስራ አንድ ሀምሳ ሁለት እሺ፣ ዘጠና አራት እሺ።
ሰላሳ ስድስት
አላዘዙም ነበር እርሶ?
አይ አይደለም መሰለሽ brand ኡ የዘኒት ነው ተብሎ የዘኒት አይደለም እና እንደዛ ስለሆነ አልፈልገውም አልኳቸው። ከዛ okay፣ ግን የእርሶ አይደለም ነው? የእርሶ product አይደለም።
አዳምጪኝ እንጂ የሆነሽ የሽ product ኡ ዘኒት ነው ተብሎ ዘኒት አይደለም። በዛ ምክንያት ትናንት አውርተን ነበር። አረዳሽ? አሁን እሺ።
አሁን ገብቶሻል? ስለዚህ አዎ።
ዛሬ ለመጣው driver ልመልሰው ወይ?
በቃ ይመልሱት።
እሺ እሺ፣ እሺ።